ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲም ባንኮት የምንረዳው አብሮ ስለ ፍሪጅ ነበረና ተበላሽቶብን
እሺ፣ ለማስጠገን ነው ጥገና።
አ
እሺ፣ ቢጫ አይዲዎትን ይነግሩኛል ወይም ደግሞ ቴን ነምበሮትን?
ቲን ነምበር ሁለት ዜሮ
እሺ፣ ሰባ አንድ
እሺ፣ ዜሮ ስምንት አርባ ሶስት ሰላሳ ስድስት
እሺ፣ አንድ የመስመር ላይ ጠብቁኝ እየፈለኩ እሺ። እሺ
ይቅርታ፣ መስመር ላይ ስላስጠበቁት። የቤቶት ስም ምንድን ነው?
ኬርትና አዲስ ባርና ሬስቶራንት
ኬርተን።
ኬርትና አዲስ ባርና ሬስቶራንት አ
እሺ፣ እሺ።
ምን ፈልግ- ፍሪጆት ምንድን ምን ነበር ፈልግ- የሆነቦት?
እ
ፍሪጆት ምንድን ነበር የሆነው?
እ አያቀዘቅዝም በቃ አያቀዘቅዝም።
አ
እሺ፣ ሙሉ ስሞትን ይንገሩኝ የእርሶን።
እ የእርሶን ሙሉ ስም ይንገሩኝ። የመዘገብ አ- ሙሉ ስም።
አምዴ አርጋ ቤዛ
አንድ አርጋ ቤዛ
በዚሁ ስልክ ለመዝግበው ቅሬታዎትን።
አዎ ያ
እ፣ አድራሻውን ይንገሩኝ በይዞት ያለበትን።
ገርጂ ኮሪያ ሆስፒታል
እሺ ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክላሉ።
እሺ አመሰግናለሁ ሌላ መረዳዎት ነገር ይኖራል?
አይ ነው ቴንኪው እሺ፣ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም እሺ